Ele ho pintatum sinudulay ho melirdaw ሄሎ
አቤት
አቤት ፋቴመንት መለፍተዋል። አቤት
የሬንትን ተመዛ አቋርጠው ብሎ ለማቋረጥ
ለማቆስ ሶስት ቁጥር ጭን ዘጠና ሁለት ሰው ሁለት ላይ ደውሎ ሶስት ቁጥር መጫ
ዘጠና ሁለት አስራ ሁለት ነው ዘጠና ሁለት ዘጠና ሁለት ላይ
ስልሳ ሁለት ዘጠና ሁለት ነው
ዘጠና ሁለት ስልሳ ሁለት
እሺ
እሺ ስራ ደውሎ